હેલો ሄሎ ሄሎ አይሰማም እንዴ?
ሰላም ይሰማኛል አባ።
ቴስት ቤስት ዛሬ እንትን አይሰራም እንዴ? ጌሞቹ አዎ ትንሽ እያስቸገረ ነው። እሺ ትንሽ ታገሰን፣ ይስተካከላል።
የተስተካከለ ስንት ሰዓት አዎ ይለቀቃል?
እየተስተካከለ ነው። አላወቅንም። እሺ
እ?
እየተስተካከለ ነው። አላወቅንም ወንድሜ።
አ፣ የሚለቀቅበት ሰዓት አላወቃችሁም?
አዎ ግን እየተስተካከለ ነው። እያስተካከልን ነው። እሺ እሺ